ሌላ ሰላም ጤና ይስጥልን ቤተሰቦች ሰላም ነኝ።
አለን እግዚአብሔር ይመስገን።
ያው ከዚህ በፊት ሪፖርት አድርጌ ነበር።
እሺ
ሁለት ሳምንት ምናምን ሆነ። ምንም ብዙ ሊመለስልኝ አይቻልም።
deposit አድርገህ ነው?
እም
እሺ
እም እሺ፣ አንድ ይጠብቀኝ። እሺ
እም
የቤት ቤት ቁጥርህን አንዴ ልነግረኝ ትችላለህ? በስ
እም ዘጠኝ ዘጠኝ ሰባ ሰባት ሰባ ሰባት
ሰባ ሰባ
ሄሎ
ሄሎ ስልሳ አምስት ዜሮ ዘጠኝ ሰባ ሰባት
ስልሳ አምስት
ስልሳ አምስት እሺ ሀምሳ አንድ ዘጠና ስምንት እ ሀምሳ አንድ ዘጠና ስምንት